ሄሎ
ሄሎ
ሄሎ፣ ጤና ይስጥልኝ። ሆስፒታል ነው ባርኮት፣ ምን ልርዳዎት?
አብሮ ይስጥልን።
እ፣ ሆፕ ላይ ነው የደወሉት። ምን ልርዳዎት?
አይ ካርድ ስሞላ ተልተሎ እየሄደ እንትን ብሎኝ ነበር። ቴሌዎች እ ምን አሉኝ?
ካርድ ስሞላ የሚሄድበት ምክንያት ምንድን ነው?
እ፣ አሁን የደወሉት Hope Entertainment ከኢትዮ ቴሌኮም ጋር በሚያስተባብረው IVR አገልግሎት ላይ ነው።
okay እና ማግኘት አይቻልም።
እ፣ ኢትዮ ቴሌኮም ዘጠኝ ዘጠና አራት ደውለው ቢጠይቋቸው
ዘጠኝ ዘጠና አራት አ
ቀይረዋል። እሱ አይገኝም።
ተቀይሯል።
አዎ
እኔ እንጃ እንግዲህ እሱ የእሱ እንትን የለኝም እስካሁን
okay። እና እኔ ጋር ግን የደወሉት የ Hope Entertainment ሬዲዮ እና ሙዚቃ አገልግሎት አዎ፣ እናንተ ጋር ምን የገባው አይታሉ?
እ?
እናንተ ጋር የሚስተካከላለ
እ፣ እኛ ማስተካከል አንችልም። ቴሌ ነው የሚያስተካክለው።
እ?
እኛ ማስተካከል አንችልም።
አችልማ።
እ፣
እሺ ከእናንተ እ፣ ማለት በሙዚቃ ስርጭት ምናምን የገባ ነገር ከ- የተያያዘ ነገር የለውም እኛ ጋር የለም።
የለማ።
አዎ
እሺ በቃ
ደወሉ። አመሰግናለሁ። መልካም ምሽት።